ጤና ይስጥልኝ። ስፖርት ነው በቃ የምንወደው።
ሰላም ነው።
እግዚአብሔር ይመስገን።
ከሁሉ ስፖርት ወደ ቴሌብር withdraw ማድረግ ነበር አንድ ሺ ስምንት መቶ እ
አልገባም።
እሺ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
ፎቶ የለም ምንም invalid system payment system invalid
አዎ ከሁሉ ስፖርት ላይ ቀንሶቦታል አይደል?
አዎ ተቀምጧል።
ከቀነሰ transaction history ውስጥ ይግቡና bank transaction የሚለውን አውጥተው ከዛ ላይ ፎቶ አንስተው በቴሌግራም ይላኩልን።
እንትን የለም transaction የተደረገበት system የለም። history ነው አዎ
እሺ ካለን more የሚለው ውስጥ ይግቡና transaction history የሚል ያገኛሉ።
okay እሺ ከዛ ከዛ ውስጥ bank transaction ውስጥ እ፣ ብለው ያወጡታል ማለት ነው። ስልክ የያዙ የኛን የቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ